Hello hello Hello እንዴት ነህ?
Deposit መቶ ብር ኧረ አልገባም መስሎኝ በጣም ጠበቅኩኝ። አል- Message አላክልህም?
Message ኡን አላክልኝም message ም በዛ ላይ ደግሞ እሺ።
እሱም ብቻ ሳይሆን እሺ ቴሌብር ላይ ያለውንም ብር ወሰዱት።
ማለት ቴሌብር ቀሪ እንኳን እ?
መቶ ብር ወደ ጨዋታው አስተላለፌ deposit ብዬ እሺ deposit እሺ
አልገባም ብሩ ወደ ጨዋታው ላይ እሺ፣ ሌላ?
Text ም አልገባልኝም።
እሺ።
ሌላ ደግሞ ቴሌ